ስፖርት ባኮም ደርደው ይሰማል?
አዎ ይሰማል።
ከትናንትና ጀምሬ ሪፖርት ሳደርግ ነበር እና አሁን ያገኘሁት መፍትሄ ምናምን የለም።
ምን ነበረ ጥያቄዎት?
deposit ና withdraw አድርጌ የሆነ ተመልሶላል ይላል፣ ግን እስካሁን የመጣኝ ነገር የለም። refresh አድርጌ
እሺ
ሰምተሽኛል?
ስልኮትን ይንገሩኝ ደንበኛችን ዜሮ ዘጠኝ ዜሮ አራት ዜሮ
ሰማንያ አንድ እሺ
ዘጠና አራት ሰባ
reverse አድርጎሎታል ወደ ሁሉ ስፖርት account ዎት።
አዎ ግን የለም አልመጣም።
ድጋሜ ጠይቀሎታለን።
እሺ